hello ሰላም ጤና ይስጥልን አለን ምን ልርዳዎት? ቴሌዊ
ቴሌዊ እንትን ለማቋረጥ ይቻላል እንዴ?
ይችላሉ። ለምን በት ባሉት ጥቂት እድሎትን አይሞክሩም?
ማለት ያው ይሄ ሳይሆን ስራ service ነው።
CRBT ዘጠኝ ዘጠና አራት ላይ ደውሉ።
ዘጠኝ ዘጠና አራት ላይ አዎ
ይሄን ተመዝግቦ ነው እንዲ ያለው ይኛው አይ ሲ- ካልተመዘ ያሳያል እንደተመዘገቡ
አልተመዘገበማ መ- መ- አዎ።
ስንት ስንት ላይ የሚመዝገበው ስንት ስንት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል
እንትን የ message ወደዛ አይሄድልኝም። ለምንድን ነው እንትን አይ-
የምን
አይ፣ በቃ ስልክ ከዚህ message ስልከው message አይሄድም።
እሱን ዘጠኝ ዘጠና አራት ላይ ያሳውቁ እም፣ እሺ በቃ እሺ መልካም እም።